ወጣት ነው የተጠራልኝ ጤና ይስጥልን ከብዙ ኢትዮጵያ ነው የምንደውለው ደንበኛችን
ሄሎ ሄሎ ሄሎ አይሰማትም ደንበኛችን ይሰማል ሜላት
ይቅርታ ተቋረጠ እሺ
እሺ ቢጃይ አይዲውን ሀምሳ አንድ ዜሮ አምስት
ሰማንያ ሁለት ሰላሳ አራት አዎ ሰላሳ አራት መጨረሻው ሄኖክ ባርና ሬስቶራንት ነው አደለ ትክክል
እሺ የደንበኛችንን ስም ይነግሩኛል
እ ፍቃዱ
ፍቃዱማ
አይ የአባቱን ስም አላውቀውም እንትን ነው ባር barman ኡ ነው ስልክ ቁጥሩ ልስጥሽ
ስልኩን ይንገሩኝ እሺ ዜሮ- እ ዜሮ ዘጠኝ
ደንበኛ
እ
ዜሮ ዜሮ ዘጠኝ ስንት ነው ያሉኝ ሀያ ሁለት
እሺ ዜሮ
ዜሮ ሰባት
ስልሳ ሁለት ዜሮ ስድስት
ስልሳ ሁለት ዜሮ ስድስት አዎ
እሺ የት አካባቢ ነው ቤቱ እ ቦሌ ቡልቡላ ኮንዶሚኒየም
እሺ እ ኮንዶሚኒየሙ ላይ ነው አዎ
ብሎክ ስንት ነው?
መሬት ላይ ነው
ብሎኩ ያውቁታል ስንት ነው ያውቁታል አይ ብሎ- ብሎክ አላውቀውም
እሺ ምን ያጋጥ- ምን አሉኝ
ያጋጠማችሁ ብልሽት ምንድን ነው ጸጥ ነው ያለው አረፋ ብቻ ነው የሚቀዳው ማሽኑ ማሽኑ ተበላሽቶ ነው አረፋ ብቻ ነው የሚቀዳው
እሺ ደንበኛችን ጥያቄው ተመስግበን ወደ ገና ስላስተላልፈን ልዎታል ሌላ ምረዳውት ነገር አለ አይ ይሄው ነው መሬት
እሺ ስለ ደውል እናመሰግናለን ስለ አገልግሎት ዘጠና ሶስት ከሚሰድን በኋላ እስከምድን አልከን እሺ።